በእውነቴ አንድ ያፍሬያለሁ በማንነቴ በወኑ ሐረግ ፍሬ ባይገኝ ቢሆንም ባይሆን አያስጨንቀኝ ደስ ይለኛል በጌታ ደስ ይለኛል አይናወጥም ከቶ እምነቴ የሰላም አምላክ ገብቷል ከቤቴ ደስ ይለኛል በጌታ ደስ ይለኛል ይህን ነው እንጂ ጀግና ቢሉት አይደነብርም በሚነግሩት በሰልፍ መሃል በምት ተይዞ ይደረድራል በገና ይዞ ክብር ንገስ እያለ ክብር እያለ ንገስ እያለ ክብር እያለ